Hello ብሩክ ወይ ቆይ ገመዱን እየሰካሁት መብራት አንዴ ጠፋብኝ እያዋራሁሽ እኛ ሰፈሩ በጣም ያስቸግራል በጣም አንዴ አንዴ እና ልነግርሽ ነው ቆይ anyway ከዛ የመጣውን ገመድ link ላይ ሰካውና ለሁለቱ ኮምፒውተር በሌላ ኬብል እንትን ውሰድላቸው
ለሁለቱ ኮምፒውተር በሌላ ኬብል አዎ ከዛ እንትኑ የመጣው ይሄ የምንድን ነው ስሙ prin- እኛ አሻራ የ security printer ኡ በ network ነው የተገናኘው ለዛ ነው እሺ እና እኮ እሱን የ- ነቅዬ ይሰካልሽ እኮ ያኛውንም የበ- የመጀመሪያውን ለምን አትንቀለው? D-Link ሰጥ- ስላለ D-Link ኡ ላይ ዋናውን ገመድ ሰካና ከዛ አከፋፍላቸው
እሺ
እና ሁል- ስጠኝ የዛኛውንም
እሺ